ጤና ይስጥልኝ ደህና እባላለሁ ባኮም ድርዳው
አይ ይሄ ቴሌግራም ስራ ተመዝግቤ ነበረና ተልክ ማለት ዛሬ ተለቆ ነበረ ቴሌግራም ተልኮ ማለት ነው።
እሺ በምን የስራ ዘርፍ ነው?
መሸጥ
እሺ መለያ ቁጥሩን ይንገሩኝ።
አስራ ሁለት አስር
እሺ ካርዱን የያዘችው ባልደረባዬ መልሳ ትደውሎታለች።
እሺ እሺ መልካም ቀን።